hello
አቤት አቤት።
እሺ እ አሁን ለመዝገቦት አሁን ክፍያውን መክፈል ይችላሉ ተመዝግበው። ያው class እንዳልኩት ከወር በኋላ ነው የሚጀምረው። ቀኑን እናሳውቃለን።
okay ክፍያ አሁን ነው።
አዎ አዎ አሁን ክፍያና ምዝገባ ነው።
እ፣ ተመዝግበው ክፍያውን በቻሉ ሰዓት መክፈል ይችላሉ። ለአንድ እሺ ሳምንቱ ኮርስ ሙሉ ክፍያው አስር ሺህ ብር ነው።
ለስንት ሳምንት?
ለአንድ ኮርስ አስር ሺህ ብር ነው ክፍያው።
አንድ ኮርስ አዎ እስከ ስንት ኮርስ ነው?
እ፣ ለምሳሌ እርስዎ እ፣ content ን ከሆነ የመረጡት እ፣ content ለመማር የአንድ ሳምንት ጊዜ ነው ያለው።
እ፣ ከሰኞ እስከ ቅዳሜ ከአስር ሰዓት እስከ አንድ ተኩል ነው። በኦንላይን ከሆነ ደግሞ እ፣ ቪዲዮ ተቀርጾ ይላክላቸዋል። ከዛ በየቀኑ ላይ meeting ይኖራል። ለአንድ ኮርስ ነው ክፍያው አስር ሺህ ማለት ነው።
እሺ አ- እየቀጠለ ነው የሚሄደው ኮርሱ?
አዎ ከፈለጉ ጨምረው መማር ይችላሉ። ሌሎችንም አሁን የመጀመሪያ ኮርስ ማለት ነው የመጀመሪያ ኮርስ አስር ሺህ ከዛ ሁለተኛ ደግሞ አሁንም አስር ሺህ አዎ አዎ እያንዳንዱ ኮርስ አስር ሺህ ነው ክፍያው። እሺ account እንላክልዎት በዚህ ስልክ።
አዎ ላኪ
እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።